hello እቃ ፈልጌ ነበር።
ምንድን ነበር የፈለጉት?
ድንች፣ ሽንኩርት
በ application ነው ማዘዝ የሚችሉት። application ኑ አሎት?
የለኝም።
okay፣ application download ያድርጉና በዛ ሶስት ሶስት ሰው እየሆኑ በ group ማዘዝ ይችላሉ። delivery ም ነፃ ነው፣ በነፃ ይመጣሉታል ቤት ድረስ።
ማለት እኔ ቺፕ ቺፕ የሚል application ያውርዱና ምን እንጂ
ቺፕ ቺፕ የሚል አለ ያውርዱና ይደውሉልን። እንዴት እንደሆነ አጠቃቀሙ እንነግሮታለን።
ግድ group መሆን አለብኝ። ለምሳሌ እኔ ድንች አርባ ሽንኩርት ሀያ እንደዚህ ምናምን መግዛት ፈልጋለሁ።
አዎ እንደዛም ቢሆን ሶስት ሰው ከሆነ ነው delivery ው በነፃ የሚመጣሉት።
እኛ መተን መውሰድ አንችልም።
እንደዛ አይቻልም። አዎ እና delivery ያለን እናደርሳለን።
እዚህ ቦታ ላይ ምግብ ተሰጥቷል።
የት ነበር የእርሶ location?
ላንቻ
ምን አሉ?
ላንቻ
አዲስ አበባ ነው።
ላንቻ አዎ፣ አዲስ አበባ አዎ፣ አዲስ አበባ ውስጥ ከሆነ ች- ይመጣልዎታል። ከአዲስ አበባ ውጭ ከሆነ ነው የማይመጣው። እሺ፣ ያው ዳውንሎድ ያድርጉና እናሳየታለን እንዴት ነው።
አዎ።
እም።